የእንትኑ የት ነበረ የሚታየው ቦታው?
ቦታው CMC ሚካኤል ጋር Economics Association ህንጻ።
CMC የሚ- በ CMC የሚካኤል እኩል ነው አዎ አዎ፣ በሚካኤል side Economics Association ህንጻ።
እኮ አሁን ከሀያት መጥቼ CMC የሚካኤል ከሀያት ሲሆን actually ከእንትን ነው የምመጣው እኔ ከጉርዱ ሾላ ከመገናኛ መጥቼ
ከመገናኛ ከመጡ በሚካኤል side ነው። በሚካኤል side ድልድዩ ጋር ድልድዩ ስር CMC ልዩ አዎ አዎ፣ Economics Association ህንጻ።
CMC የሚያለ- ለዚህ ነው አዎ ሚካኤል ጎን እዛው ይታያል ጽሑፍ አለ።
ወደ ወሰን የሚወስደው መንገድ ጋር
ወደ ወሰን የሚወስደው መንገድ ነው። አዎ አዎ አዎ ነው አዎ አዎ
አንድ እዛው መንገዱ አስራ ሁለት ጋር ሰዓት ነው ዞር መንገዱ ጋር እዛው ዞር እንዳሉ ህንጻው ይገኛል።
እኮ አስራ ሁለት ሰዓት ነው ጀምሮ አስራ ሁለት ሰዓት ነው የሚጀምረው፣ ግን ቀደም ብለህ መምጣት ነው። ትኬቱ ሊሞላ ስለሚችል ቀደም ብለህ reserve አስደርገናል እኮ
ጥሩ። እሺ እሺ። ስለዚህ በር ላይ ትኬት ነው ያገኛል።